መጥቀስ ምነው ቢተርፍ በሄድኩበት መንገድ ላትሄድ ግዝት እያለብህ የሞትን መቀስቀስ ምነው ቢቀርብ እርሳኝ አላልኩህም ወይ እስከ መፈጠሬ የእናት ሞት ረሳል ብችል እስከዛሬ እርሳኝ አላልኩህም ወይ እስከ መፈጠሬ የእናት ሞት ረሳል ባግል እስከዛሬ ያንገፈገፈኝን የሻሸሁትን ሰው እንደው ስታስበው እንደምን ላስታውሰው ጠባሳዬን ሽሬው ጠግኛለሁ ጎኔን ተው ሰላም አትንሳኝ ይርገፋል ያንገሸገሸኝን የሻሸሁትን ሰው አንተው ስታስበው እንደምን ላስታውሰው ጠባሳዬን ሽሬው ጠግኛለሁ ጎኔን ተው ሰላም አትንሳኝ ይርገፋል አቤት አቤት አቤት አቤት አቤት ኧረ አንተ ሰው ብትረሳኝ ምን አለበት? ከፋም ለማም ኑሮዬን ብኖርበት። እጅ ያግድ በል ተወኝ ለቀቅ አድርገኝ፣ ተወኝ አትፈታተነኝ፣ ኧረ ተው ተወኝ፣ ተወኝ አትፈታተነኝ፣ እርሳኝ እርግፍ አድርገኝ። ሳይወጣ ከሆድ ከአንጀትህ ያረገዝከው በቀል ቂም በዘራህበት ልብ ላይ ምን ይብቀል? ህሊናህ በተንኮል ወጥመድ ታጥሮ ባይወጠር ቸር ብታስብ ወትሮም ብድር በምድር ነበር። በምድር የተበደለ በሰማይ ቢጸድቅም እኔስ ልኮንን እንጂ ዳግም ዳግም አልወድቅም። በምድር የተበደለ በሰማይ ቢጸድቅም እኔስ ልኮንን እንጂ ዳግም ዳግም አልወድቅም። አይፈረድ እንጂ ባትመኝ እድገቴን እንዴት ያጓጓሃል ለማየት ውድቀቴን። ከእንግዲህ ሲብቃ ሀብትህ ሴትነቴን በጸጋ መቀበል አልችልም ብቃቴን። አይፈረድ እንጂ ባትመኝ እድገቴን እንዴት ያጓጓሃል ለማየት ውድቀቴን። እንግዲህ ሲብቃ ሀብትህ ሴትነቴን በጸጋ መቀበል አልችልም ብቃቴን። እርሳኝ አላልኩህም ወይ እስከ መፈጠሬ የእናት ሞት ረሳል ብችል እስከ ዛሬ በምድር የተበደለ በሰማይ ቢጸድቅም እኔስ ልኮንን እንጂ ዳግም ላንተ አልወድቅም። እርሳኝ አላልኩህም ወይ እስከ መፈጠሬ የእናት ሞት ረሳል ብችል